በሬፈሪንግ ቸኮ
ሄደ
አቤት፣ ምን ልርዳት?
ኦሮሞኛ ቋንቋ ትችላለህ?
ይቅርታ አንችልም፣
ሶማለኛስ?
አንችልም።
አ- መ- መቶ እኛ ብር በአማርኛ ማውራት ከቻሉ
አ- አንድ መ- መቶ ብር ማታ አጣሁት። ሻባዝ ዲፖዚት ነው
መቶ ብር ዲፖዚት ነው።
አ እሺ፣ በዚህ ስልክ ቴሌግራም ላይ ይላኩልን። እሺ፣ ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ሰባ ሁለት
ዜሮ ዘጠኝ ስልሳ
ሰባ ሁለት ሰባ ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት